Hello ጤና ይስጥልን ቤተሰብ አብሮ ይስጥልን ሰላም ነው።
እግዚአብሔር ይመስገን።
ያልተለቀቀ ቦነስ ነበረ።
እሺ ትኬት ID ውን ይዘሃል?
አ እሺ ንገረኝ።
AF
እ፣ cashier code ዷን ከስር ያለችዋን ትነግረኛለህ? ይቅርታ
የቱ ጋር ያለው?
cashier code ከትኬቱ ከጨዋታዎች በታች cashier code የምትለዋን አዎ ዘጠና ንገረኝ።
ስድስት እሺ
ሰባ አንድ እህ
ዘጠና ስድስት ሰባ አንድ ብለሻል።
አ
አስራ አንድ ዜሮ
እሺ አርባ ብር ቦነስ ገብቶልሃል። እሺ
እሺ እሺ ስለደወልክ እናመሰግናለን። መልካም ምሽት።
ተበላችሁ። እሺ